ስፖርት ነው እባክዎ የምንለብሰው
ሁሉ ስፖርት ነዋ hello እ ሁሉ ስፖርት ነው
ባለፈው withdraw አድርጌ screenshot አድርገህ በእንትን ላክልኝ ብለሽ ነበር
በቴሌግራም ነው በቴሌግራም በየትኛው ቁጥር ነው የላኩት በዜሮ ስድስት ዜሮ ስድስት ዜሮ ዘጠኝ የእርስዎን ነው ያልኩት እኮ ዜሮ ስድስት ዜሮ ስድስት ሰማንያ ዘጠኝ እሺ ዘጠና ስምንት ሰማንያ በዚህኛው ስልክ ማለት ነው
የገንዘብ መጠኑና ስልክዎትን ይላኩልን
አራት መቶ ብርና ስልክ ይሄ እኮ ስልኩ እኮ አሁን ያ- የላኩበት ነው አሁን የ- እንትን forward ያልኩበት ነው።
ለማድረግ እንዲመቸን ቴሌግራም ላይ ይላኩልን
ስልኩና ምኑ የገንዘብ መጠኑን እሺ